እየጠራ ነው አይደለ?
በእኔ ስልክ ማለት ነው።
በማን ነበር የሞከርሽው? ወደ እኔ ስደውል
በወንድም ስልክ ነው ይሄ አንድ ቤት የተሞላበት።
የተሞላበት data ብቻ አይደለም እሷ ነው ቮይስ አለው።
አዎ ቮይስ አለው።
Okay እስኪ add call ማድረግ ይቻላል።
እ?
Add call ማድረግ ይቻላል። እስኪ ተጨማሪ
So ምን እናድርገው አሁን?
አይ test ያው testing እያደረግን ነው። test እያደረግን ነው ስለሆነ የቱ ይሰራል የቱ አይሰራም ያለውን እንትን ነው fill out የሚያደርገውን chart አይተን እሱን ጋር communicate እንድናደርጋቸው ነው ቴሌዎችን። እሺ I think mostly ይሄኛው የተፈለገው ለ short code ኡ ነበር አይደል?
ለ short code ኡ PBX ብዙ ነገሩ ይሄ ሲደወልም ያለው ድርጅት ውስጥ የሚሰጣቸውን service ኦች ሲስታወት እንዲያደርግ ምናምን
ስ እያስታወቅንም ያለ ነው ይሄ የ short code ኡም ስለሆነ ግን that's most important መስራት ያለበት እሱን አሁንም አልመለሰልህም?
መጀመሪያ ላይ ነው እንሞክረው ብዬ ነው።
አዎ ሌሎችን አዎ።
Okay
ክፍት ነው በዛኛው ሶስት አይደል?
ሞክርልኝ። ይሄኛው ክፍት ነው። አዎ፣ ምንም ነገር የለውም።
እንትኑ እንጂ የቃል የከፈተችው system ኡ እንደተከፈተ ነው፣ አልተዘጋም።
Yeah አዎ
እሺ፣ ያንቺን login ማድረግ ትችላለሽ?
እሺ፣ ቆይ የእሷን log out ላድርገው።
እም፣ ሁለቱም እንደተለያየ
እ okay እሺ። እም፣ የእሷን ነው መልሶ የሚያወጣብኝ እንትን ካላልኩ ካልዘጋሁት። I don't know why አንዴ login ከተደረገ ራሱ ነው ብቻ ነው የሚያወጣው።
ምን log out log out አታረጉትም?
Yeah log out ን ስለው መልሶ ስከፍተው እዛው ላይ ነው እንትን የሚለኝ። Connect disconnect ነው እንጂ log out login አይደለም እያሳየኝ ያለው።
Disconnect ካደረግሽው በኋላ እንደ አዲስ Browser ላይ close ወይም እንትኑን ከላይ tab ኡን ዝጊው እና እንደ አዲስ cloud PBX ብለሽ search አድርጊ። ይሄን ደግሞ ሌላ browser ካለ በሌላ browser ይሄኛውን አድርጊ።
እዚህ ላይ መልሼ ልክ እ፣ ራሱን search ሳደርገው የእሷን ነው የሚያወጣልኝ login እ? እ?
በሌላ tab ካላረግ በሌላ tab ም አድርጌው Search ሳደርገው የራሷን ነው የሚያወጣልኝ መልሶ።
እስኪ browser እና ቆይ የእሷ አይደለ?
ስለሞከረ እም። የ- የ fiber line ኦችን መጠየቅ መቻል አለብን።
እ?
የ fiber line ኡን እም፣ መኖር አለበት።
ያ- Reliable ያዛል።
ነው ያኛው መሰለኝ ታስተው
እሺ። ወደ ማን ልደውል ወይስ አንተ ትደውላለህ?
ደውይ፣ ወደ እኔ ሞባይል ደውይ። Hello፣
ያ
አቤት ናት። እኮ ካለ እኛ ስልክ የለንም። ስልክ አልሰጡ ነው። Finance ኦች finance ኦች ጋር ይኖራል። እንትና ነግራችሁ እስኪ እንትና ትዕይንተን ትዕይንተን ትዕይንተን እነሱ ኮንታክት ይኖራቸዋል። እ ዘግቻለሁ ዳዊት
Yeah, it's doing the same thing.
እሺ ዜሮ
ኮሊንግ ይልና ይዘጋዋል መልሶ።
እ
Short code ም አይሰራም እዚህኛውም ላይ
Line ኦችም እየሰሩ አይደለም። ልደውል
Let me know ምን እንደሚሏችሁ።
እሺ
ልብሷ መጣች ጠዋት።
አህ መጣሁ ነው
እ፣ ኦንላይን አደርገዋለሁ in case ካስፈለገ ግን
እሺ አድርግና ደውልልሻለሁ።
እ፣